ሰላም ወይ ሰላም ነው?
ሰላም እግዚአብሔር ይመስገን።
ልጠይቅህ ነው።
እሺ ጠይቂኝ።
ተረት ተረት
ይቅርታ፣ ይሄ ስ- የድርጅት ስልክ ነው። እሺ እንደዚህ አይነት ነገር መጠየቅ አይቻልም።
ዝም በይ እባክሽ፣ ዝም በይ
ስለደወሉ እናመሰግናለን። መልካም ቀን።
ተረጂ።
አመሰግናለሁ በጣም አ የሆነ ነገር ትመልሽልኛለሽ?
አመሰግናለሁ። ሰላም ዋሉ። እሺ መልካም ቀን ይሁንላችሁ።
እሸቷለሁ፣
ሰላም ዋሉ። መልካም ቀን።
እሸቷለሁ። ሄሎ ስድስት ቁጥር ስድስት ቁጥር ተቻለ
አቢ ሰው ሰላም ነው? እናመሰግናለን።
ኧረ ሆነ ግን ጥያቄ እንጠይቅሽ ማቺ ወስዶን ሰባት